ጤና ይስጥልን GoodayOn የደወሉት ዋና አካል ያለው ምን ልርዳዎት? ጤና ይስጥልን GoodayOn የደወሉት ምን ልርዳዎ? hello ጤና ይስጥልን GoodayOn የደወሉት ምን ልርዳዎ?
የልብስ ማሽን ለማሰር ነው።
እሺ ከዚህ በፊት GoodayOn ን ተጠቅመው ያውቃሉ?
እ?
ከዚህ በፊት የእኛን አገልግሎት ተጠቅመው ያውቃሉ?
አላውቅም
ሌላ
አላውቅም አላውቅም።
እሺ እባክዎ ሙሉ ስሙን ይነግሩኛል?
እሺ